ሃምሳ ሃምሳ አድርጓል። hello hello hello hello ይሰማኛል።
አረ ወላሂ ስልክሽ አረ የስልክ አረ ጆሮዎቻችን እኮ ያደማን ነው እውነት።
አሁን አይሰማህም?
አሁን ይሰማኛል። አላወኩሽ እኮ ነው የማይሰማ። ቤርሳቤ ነኝ።
እሺ ተቃራኒ order ና ሶስት ይዤ ነበር እና አንዱ እንድታስወጭልኝ ነበር።
order ነገረኝ ሁሉ ያ- ይኸው እሺ ዘጠና ሶስት ዜሮ ስምንት እስከ ሰባት ዓመት ይቆያል።
አንደኛው ዘጠና ሶስት ዜሮ ስምንት ዘጠና ሶስት ሀያ ስድስት
እሺ
ዘጠና ሶስት ሀያ ዘጠኝ
ዜሮ ስምንት ሀያ ስድስት እና ሀያ ዘጠኝ ነው።
አዎ እና ሀያ ዘጠኙ እንደ ሀያ ዘጠኝ ታስችልኝ ነበር።
እሺ መስመር ላይ ጠብቀኝ።
እሺ ትውልደን አራዳ ትውልደን እኔ ግን
እንደዛ ቢሆን እኔም ቢሆን ሰራ ነበር። እንደዛ ባይ- ባይሆን ራሳችንን እኮ ነው የጎዳን ታውቃለህ። ለአንድ ጎርቶ ይወጣል።
ሃምሳ አምስት ሺህ ሃምሳ አስደርጓል ወላሂ ያደርጉላል። ጨርቆስ አይደል እሑድ ነው ወላሂ ያደርጉላል። አ- ሰሚት ቢሆን ሃምሳ አምስት ነበር የሚያደርግ። ሚስቴን እዛው ሰላም እላታለሁ ስላል ስል ነበር
ያው ኦስካር ይገባል እኮ
ወድቃውን እንዳታስወጭብኝ ወደ እኔ በርገር ቤት ካስወጣሽ ይደብረኛል። በቶ እሰራዋለሁ ሶስቱንም ካልሆነ
በግል ስትመለስ በግል ጨርቆስ እኮ አይመችም።
አ
ኧረ ሌላ ኦርደር ነው መጣልኝ።
ኤልሳይ
አንድ ታዲያ?
ቆያ እየወለ ነው። ከወርቃ ኮፊ የት ነው የሚሄደው?
ጨርቆስ ኮንዶሚኒየም
ወደ ሰንሻይን እና ወደ ፊጋ እየሰራ ነው።
አ ሁለቱ እየሰራው ነው።
እሺ ስጠላል እሺ ይሄ እንዴት ነው ኧረ ቼክ አድርጊልኝ። ዘጠና ሶስት ሀያ ስድስት ነው ፊኑ ነው እና ሜትር እሑድ ነው መቶልህ ነው።
ሶስት ነጥብ አንድ ነው። አርባ አምስት ሀምሳ አምስት ብር ነበር የእሑድ አለ።
በአንድ አይመጣም ከሳሚት ፊጋ ኧረ አዎ ለምን መሰለሽ በኖርማል ቀን ሀምሳ አምስት ነው የምትሄጂው እና ዛሬ እሑድ ነው ስልሳ አምስት ነው መሆን ያለበት።
ለቲክቶክ ኪሎ እሺ ኧረ ፒነር አሳስረኝ ኧረ አይገድናለ እሺ አስቸገሪሽ።
ትንሽ ብር ነው የቆጠረልህ?
እኔ ሀምሳ አምስት ነው የቆጠረን።
ኧረ ቀደዳ ኧረ ሀምሳ ከሀምሳ አምስት በላይ አይሆንም። ከሰፋሪ ፊጋ ረመዳን ምን ሆነ ነው ያኛው ሌ ወይ
የት ሆነ? ዘጠና ሶስት ዜሮ ስምንት ነው። እሺ እሱም እዩ የእስኪውን
አዎ እሺ እሱን እዩ እሺ ደስ እንዳለሽ።
ስንት ነው የቆጠረልህ?
ያኛው የፊጋው ግን እሺ ቼክ አድርጊውና ከአስጨመረ አስጨመረ ካልሆነ ይቀራል።
እሺ በቃ ይልሃል ረመዳን ያኛውን አስወጪው።
የስኪ አስተምረም ዋው ምቀኛ ነው እኔ አውቀዋለሁ።